ይስጥልኝ ሁሉ ስፖርት ነው እባክዎ የምንረዳው?
በዚህ ስልክ ቁጥር እንትን ልኬያለሁ ቴሌግራም ላይ ስምንት መቶ ብር አየር ላይ ቀርቶብኝ ማለት ነው ከሁሉ ስፖርት ወደ ቴሌ አይ ትንሽ ቆይቷል መቼ ነው የላኩት?
ከሶስት ሳምንት በፊት ምናምን
ቴሌግራም ላይ ላኩልን ነው እዛ?
አዎ አሁን አሁን ልኬዋለሁ ማን ነው ስሙት የቴሌግራም?
ያሬድ
ያሬድ ማን?
ያሬድ ጃርፓክ ምናምን ነው የሚለው
ሶስት ሳምንት ይሆነዋል። ምኑ ነው ሶስት ሳምንት የሆነው?
ቆይቷል ይህ ስምንት መቶ የሚለው
እኮ ከላኩልን ግን ዛሬ ነው የላኩልን ደንበኛችን።
አዎ የላኩኝ አሁን እኮ የላኩ ላክማ አይ እንትን ብሩ ከቀረ እንጂ አየር ላይ አ?
እናሳውቅዎታለን።
ምን ምን አሁን አስተላልፈናል። መል- መልስ ስናገኝ ስለምናሳውቅዎት በቴሌግራም እዛው ይጠብቁን። እሺ ደንበኛችን አስተላልፈንልዎታል።
እሺ